ሄላው ጤና ይስጥልኝ። ለአይን አዲስ
በመስገን ሰላም ደውለው ነበር።
እ?
ለአይን አዲስ ኮንሰልታንሲ ደውለው ነበር። በምን ልርዳ? ሄላ
አቤት አቤት።
ለአይን አዲስ ኮንሰልታንሲ በአርባ ሁለቱ ቤት ስልክ ደውለው ነበር። ሄላ